ጤና ይስጥልን ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ሄሎ
ሄሎ ጤና ይስጥልን።
አብረሽ ስትልኝ ሰላም ነው አይደል?
አለን እግዚአብሔር ይመስገን።
እናንተ ጋር ተመዝግቤ ነበርና
ቢሮ መጥተው ተመዝግበው ነበር?
ነው። አይ በስልክ የተመዘገቡት በአካል እንድመጣ ነግራችሁኛል።
እሺ ቀድሞ ግን ቴሌግራም link የሚወጡ ስራዎችን ለአንተ compatible የሚሆኑ እንድታይ ብላችሁ እንልካለን ነበርና አልተላክልኝም። አንዴ ትልክልኛ ስለዚህ እሺ link ኡን በዚህ ቁጥር ግን ትናንትና የላኩ መሰለኝ ሀምሳ አምስት መጨረሻው አይደለም?
አዎ አልመጣልኝም። ግን ሰላሳ ዘጠኝ ሀምሳ አምስት አይደለም።
okay እሺ አሁን እልክልዎታለሁ ድጋሚ።
እሺ እሺ እሺ እሺ መልካም ቀን